ሄሎ ሄሎ ሰላም ጤና ይስጥልኝ ቤተሰቤ።
ትላንትና ማ- ጠዋት ላይ ዛሬ ማለት ነው እሺ withdraw ብዬ ነበር እና ብር አልገባልኝ እስካሁን ስንት ብር ነበረ?
ሶስት ሺህ
ቤተሰቤ ቁጥር ይሄ ነው።
ዜሮ ውስጥ
እሺ ጠዋት ነው አደረኩት ያልከኝ? ጠዋት ነው አደረኩት ያልከኝ?
ጠዋት አዎ፣ ዛሬ ጠዋት አስራ አንድ ሰዓት ተኩል ሌሊት ላይ ማለት ነው።
እሺ check ላድርግልህ፣ አንዴ መስመር ላይ ጠብቀኝ። አዎ process ላይ ነው የሚለው። ለቻፖች አሳውቅልሃለሁ። እሺ ትንሽ ጠብቀኝ።
አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።